ሄሎ
ሄሎ ጤና ይስጥልኝ።
ክብረ ይስጥልን።
ምን ልወስደው? ቴሌቪዥን ነው።
እና ለመረጃ ምናምን በዚህ ቁጥር ይደውሉ ምናምን ብሎ ቴክስት አይቼ ነው።
እሺ ቴሌቪዥን ጌም ነው። ኮከብ ዘጠኝ ሰማንያ አምስት እና ተባልቶ ሲደውሉ እ መረጃ ይመጣልዎታል በእንግሊዘኛ።
አዎ፣ ከዛ ሰባት ቁጥር ተጭኖ አማርኛ ያደርጋሉ።
አድርጌያለሁ።
እሺ ሶስት ቁጥር ላይ ደግሞ ለመጫወት የሚለውን ይምረጡ።
እሺ።
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አ እ ጥያቄና መልስ በ coin ገዝተው ከሁለት ብር ጀምረው አለ ይመልሳሉ። የእድል ጨዋታ ደግሞ subscribe ሲያደርጉ ትኬት ይገባልዎታል። እድሎትን ይሞክራሉ።
ጥያቄና መልስ የሚለው መንካት ነው።
አዎ።
አዎ፣ እሱን ነክቼ እኮ ምንም ነገር አላመጣ ሲለኝ አይ ይመጣል። ጥያቄና መልሱ ሲነኩ coin ሊኖሮት ይገባል። ይህ coin መግዛት አለቦት። እ ጂኦግራፊ፣ ሙዚቃ፣ እ everything ኢትዮጵያ የተለያየ ይመጣልዎታል።
አዎ፣ coin ኡን እንዴት ነው ማለት ነው? ወይስ ሁለት ቁጥር ላይ ይገዛሉ። ከሁለት ብር ጀምሮ አለ።
አዎ፣ አለ ለመግዛት ብሎ ለብቻ አለ።
አዎ አዎ።
እሺ፣ በቴክስት እሳ እሺ እሺ። መልካም ጊዜ